ሄሎ
ሰላም ጤና ይስጥልን። ሌቤ
ኦኬ። ይሄ የጌሙ አጫዋወት ስላልገባኝ ነበረ።
ኮከብ ዘጠኝ ሰማንያ አምስት መተላለፊያ መጀመሪያ
አ- አንድ ቁጥር ላይ ለመመዝገብ
አዎ እኮ የተጠቀምኩ ነው፣ ግን ውጤቱም የም- እ፣ ብዙም እንግሊዝኛ የከበደ ስለሆነ በአማርኛ መቀየር አይቻልም።
በድረ ገጽ ነው አ፣ ወደ አማርኛ የሚቀይርበት ይቅርታ።
እሺ በቃ።
እሺ።